Hello. Hello.
እና
ሀሚድ
እንትን odd እንትን ሲያደርግ negative አንድ ነጥብ ምናምን አምስት ነጥብ ምናምን የሚለው ነገር odd ኡን እንትን ለማድረግ እኮ እንዴት ነው ነገሩ?
ማለት odd ሲያስቀምጥ ማለት ነው። አሁን ተመድ ልናወጣ እንትን ስንገባ ለምሳሌ በአንዱ site negative አምስት ነጥብ ስድስት ይላል፣ negative አንድ ነጥብ ስምንት ይላል።
odd ኡ ቦታ ላይ ነው መምረጫ ቦታው ላይ ነው እንደዛ የሚለው።
አዎ፣ ቦታ- odd ኡ መመረጫ ቦታ ላይ
okay ከየቱ ጋር መሰለ እሱ የምታስተካከለው እህም፣ ለ place bet ከምትለው በላይ ማለት ነው።
ፕሌስ ስቆምር ቤት ስትል ከምትለው አዎ፣ ላይ አዎ፣ እ፣ odd ኡን ትመርጣለህ አይደል?
አዎ።
ከመረጥክ በኋላ place bet place bet የምትልበት ቦታ ላይ ከላይ ማለት ነው decimal የሚል አለ። እሱ አዎ፣ እሱን okay፣ እንትን እ፣ ንካውና እ፣ አስተካክለው ወደ decimal መሆን ያለበት ወደ ሌላ ሆኖ okay፣ ወይ okay።
fraction ወይ ናው ወደ ሌላ check አድርገውና እምቢ ኦኬ ካለህ እንትን በለው እንደ- እ፣ ደውልልኝ እንደገና።